hello
ጤና ይስጥልኝ።
አብሮ ይስጥልኝ።
እህ፣ እንትን እሺ ክሊንስቶን ነው እንትን የደወሉት።
ግሊንስቶን? አዎ። እ፣ እንትን ምዝገባ አላችሁ? አዎ፣ ቤት ፈልጌ ነበር።
አዎ አለን።
የት ይኖራል።
የት ነው site ያላችሁ?
ቦሌ፣ ሜክሲኮ፣ ሲኤምሲ፣ ሳር ቤት፣ ወደ ሀያት፣ ካራ፣ ጀሙ፣ ቂሊንጦ ላይ አለ።
ወደ ካሳንቺስ የላችሁ?
ካሳንቺስ አለን ግን ሽያጭ እዛ ጋር ጨርሰናል።
አዎ፣ ሽያጭ ላይ ነው።
ሽያጭ አውሳለ አንዱ ሜክሲኮ ምኑ ጨርሰናል።
ጋር ነው? ሜክሲኮ ፌደራል ምኑ ጋር ፖሊስ ነው?
ህንጻ ጀርባ
okay። ሶስት መኝታ ቤት።
አለን አለን። አዎ የት አካባቢ ነው እርሶ?
እኔ ካሳንቺስ ነኝ።
ካሳንቺስ ከሆኑ ልደታ ምናልባት